complete ብለነው እንሄዳለን። hello በአምላክ hello ወይ በቃ customer አልደረሰኝም ብሏል። ቶሎ ይምጣልኝ እያለ ነው።
እሺ እሺ እሺ ንገራቸው እሺ።
በቃ ቶሎ እሺ።
ሰድላቸው።
እሺ ስማኝ አስር ደቂቃ ነው የቀረው። እ- እ፣ ለምን?
ልንወጣ አናድር እንደሆነ እዚህ
እሰይ በዛው ቶሎ ውስጥ ይበላቸው።
በቃ እሺ ቻው እሺ ቻው። እሺ bye